থাকো Hello?
Hello?
Abel?
Yeah, is it someone?
Ah, Mr.
Yes, Martin.
sir. Yes, sir. It's someone. Yes. Hello?
Hello, አቤት ምን ነበር?
Ah, ይሰማል? Eh, ትናንት ከቴሌብር ወደ ሳንቲም ቤክ ክፍያ ፈጽሜ ነበረ በ- ለባቡር ውስጥ ጠይቀው ነው።
ከሳን- no no cash in አስገብቼ ነበረ ከየት ከሳንቲም?
አዎ ከቴሌብር ወደ SantimPay ይሄ SantimPay አይደለም፣ እሺ Chapa ነው።
እ?
ይሄ SantimPay ሳይሆን Chapa ነው።
OK OK የ SantimPay code አለ የይቅርታ ሰው ነው።
OK እሺ እሺ እሺ እናመሰግናለን።